ስለኛ ርስ ማለት ነው። ልርዳዎት ቴሌብር ማለት ከክሊክ ብር ላይ እሺ፣
ወይ withdraw አድርገሽ ወደ ቴሌብር አልገባም።
እሺ፣ መቼ ነበር የሞከሩት?
አሁን ከሀያ ደቂቃ በፊት ነው። ሰላሳ ደቂቃ ወደ ቴሌብር ነው ያልገባው?
አዎ።
እሺ፣ ስንት ብር? ዘጠኝ ሺ ነው ያሉኝ።
አዎ።
እሺ፣ ስሙትን ይንገሩኝ። ቴሌብር ላይ ማን ይላል?
ምንትሻ ወርቅ ምንትሻ ወርቅ አሉ።
እሺ፣ ቁጥር ይሄ ነው አይደለ?
አዎ።
እሺ፣ ደንበኛ screen ይልኩልኝ። የቴሌግራም ቁጥራችን እንስጥዎት የምሬሽ
የሚልኩልህ ቀጥታ ከኪዩክ ብር ላይ አ።
ይህንን ብር ዘጠኝ ሺህ ብር ማውጣት ሞክረው እንደነበረ የሚያሳየውን transaction history
አይ success አለኝ። በቃ ሌላ ምኑ ምኑ ጋር አገኘዋለሁ?
transaction history የሚል ይኖራል። እዛ ላይ ይኖራል detail ኡ በስንት ሰዓት በምን ቀን ያህል ብር እንዳወጡ ያሳያል። እዛ ላይ
እሺ፣ አብረኛው ትልክልሻለሁ።
እሺ፣ ቁጥራችን እንስጥዎት የቴሌግራም
text ታደርጊልኝ
እሺ፣ ለመያዝ ካልተመቹት ወይም እዛው ቴሌግራም ላይ ሪስፔናን የሚል መልእክት ላክል ቴሌግራም ላይ account አለኝ።
አሉት የኛ እም፣ አዎ።
እሺ፣ ስለዚህ እዛ ላይ ላኩልን።
እሺ፣ እሺ።
እሺ ደንበኛችን፣ ሌላ ምረዳው ስላለ እሺ፣ ስለ ደውሉ እናመሰግናለን። ቀጥለው ከሚሲዮን በኋላ ስለ አገልግሎት ያለውትን አስተያየት ያስቀምጡልን። መልካም ምሽት።
እም፣ ጥሩ ነች።